hello ኤፍሬም ወይ ተገናኛችሁ ከ customer ጋር?
አረ በጭራሽ አላነሳለኝ።
አላነሳልህም? እሺ የት ምግብ ቤት ነው?
Simple Bistro።
Simple Bistro። ቆይ እሺ አንዴ መስመር ላይ ጠብቀኝ።
እሺ
ሰሚት Simple Bistro እዛው እዛው ነው እሺ የምትመልሰው።
okay እንመልሰው።
አዎ መልሶን እምቢ ካሉህ ግን እዛ አንቀበልም ካለህ ካሉህ ለእነሱ ሳትነግራቸው እስኪ ጁስ መልሰው። እምቢ አዎ ካሉህ ማለት አይ፣ እሺ okay በምግብ ቤቱም ቢካለ አዎ እምቢ ቤቱ እምቢ ካለ እስኪ ጁስ ትመልሰዋለህ።
እስኪ ምግብ ቤት ነው ይዤ የምሄደው።
እስኪ ጁስ አዎ እስኪ ጁስ ብለው አዎ።
አታውቀዋለህ አይደል ሰሚት?
አ- አዎ አውቀዋለሁ።
እሺ በ- ከመለስክ በኋላ ደውለህ አሳውቀን እሺ። መልሻለሁ ብለህ እሺ።
እሺ እሺ ኤፍሬም መጀመሪያ